ሄሎ ጤና ይስጥልን በሽታ ቤት ቤቲ ነው የምንረዳው?
ቤት ግን ጊዜ ሁሉ ስድስት መቶ አልገባም።
ምን አልከኝ?
አሁን አዎ ምን አልከኝ?
ቤት ቤት እሺ የተወደሮ አልገባም። ሰሜን መቼ ነበር ያደረግከው?
አዎ ሰባት መቶ ገባ ግን ስድስት መቼ መቶ።
መቼ መቼ ነበር ቀኑ?
አሁን አሁን አሁን ነው ያደረግከው?
አዎ በዚህ ስልክ ነው?
አዎ
ምን አልከኝ?
አሁን ነው አሁን ነው እኮ በዚህ ስልክ ቁጥሩ ይሄ ነው?
አዎ ይሄ ነው ስልክ ቁጥር እሺ። ስንት ብር ነው ያልገባልህ?
ስድስት ስድስት መቶ ስድስት መቶ ብሩ ገብቷል። እሺ check አድርገው account ህን።
እ፣
ቴሌብር account አስራ አምስት ዜሮ ዜሮ ሰባ ሶስት ስልሳ ሁለት አይደል የላከው?
አዎ እኮ ገብቶልሃል እኮ ስድስት መቶ ብሩም ሰባት መቶ ብሩም።
ሁለቱም
ምን አልከኝ?
ሁለቱም ገባ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ሰባ ሶስት ስልሳ ሁለት
ስልሳ ሁለት
አዎ።
አመሰግናለሁ።
መልካም ቀን።